አልማዝ አልማዝዬ ብዙ ሰው ይልሻል ሁሉም እንደ ጸሎት ሲደግምሽ ያምሻል። ሳልፍና ሳገድም እየተሳለምኩሽ ታጸድቅኝ እንደሆን እኔም በደገምኩሽ ጎበል ልጅ ወድጄ ቅስሜ ሰብራለች ውዬ እስከምገባ ትናፍቀኛለች አልማዝ አልማዝዬ ብዙ ሰው ይልሻል ሁሉም እንደ ጸሎት ሲደግምሽ ያምሻል። በዋልሽበት ውዬ ባደርሽበት ልደር የፍቅርሽ ሎሌ ነኝ የማልደረደር ሰላም ጉብልዬ ለዝክረ ስብኪ በዋሴ ደውያነሽ የምትመለኪ አልማዝ አልማዝዬ ብዙ ሰው ይልሻል ሁሉም እንደ ጸሎት ሲደግምሽ ያምሻል። ባልሽበት ውዬ ባደርሽበት ልደር የፍቅርሽ ሎሌ ነኝ የማልደረደር ሰላም ጉብልዬ ለዝክረ ስምኪ በዋሴ ደውያነሽ የምትመለኪ አልማዝ አልማዝዬ ብዙ ሰው ይልሻል ጸሎት ሲደግምሽ ያምሻል። አልማዝ አልማዝዬ ብዙ ሰው ይልሻል። ሁሉም እንደ ጸሎት ሲደግምሽ ያምሻል። ሁሉም እንደ ጸሎት ሲደግምሽ ያምሻል።